Mm.
ሄሎ
ሄሎ ወዬ፣ እ ብሩክቲ ይቅርታ መልሼ የደወልኩኝና ምንም ችግር የለም።
የምትቀበለዋ ልጅ እንዴት ነው? የ driver ቁጥር ሰጥተዋታል እርሶ?
አዎ ቁጥሩን ሰጣት፣ ንቢ- አዎ፣ ተቀበለች።
ተቀበለች። አሁን አዎ ተረክባለች።
ተቀላለች፣ አዎ፣ ተቀ- ተቀብላለች።
መልካም ት- ትደውልለት እ፣ ተይዟል አለኝ ነው ለሹፌሩ።
ችግር የለም። በቃ ከተረከበች እሺ፣ አሪፍ እሺ፣ እግዜር ይስጥልኝ።
መልካም ቀን። እሺ እሺ።
ቻው።